Hello? Hello
Hello
ሰላም ጤና ይስጥልኝ። ቴሌቪ አብሮ ይስጥልኝ። እ- የሆነ ብር እየቆረጠብኝ ነበር።
የቴሌቪዥን game ደንበኛ ከሆኑ በየቀኑ ትኬት ይገባልዎታል። በሚገባልዎት ትኬት game ኦችን መጫወት ነው።
ኧረ በቀን በቀን ሁለት ብር ይቆርጥብኛል እና ያን ቢያስተካክሉልኝ ለማለት ፈልጌ ነው።
እ- እ- እንደቆረጥ ነው
እ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚላለ እ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይጫኑ።
እሺ
እሺ